ነው
ሄለው ሰላም ጤና ይስጥልኝ። አሰላሙ እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ከሴንፎኪስ ነበር ምደውለው።
አቤት
ከሴንፎኪስ ነው ምደውለው። STEM አፍሪካ የ STE- የልጆችን ለ summer camp ፕሮግራም ለማስመዝገብ ኦ cancel አደረግልኝ።
ተመዝግቦ ነው።
አዎ cancel አድርገናል። የማይኖር ልጁ
okay አይኖርም።
አዎ travel ስለሚያደርግ cancel አድርገናል። እሺ
እሺ እሺ፣ እሱን confirm ለማድረግ ነው። እሺ አቶ ሙሉ እናመሰግናለን። መልካም ቀን ይሁንልዎት።
እኔ